አዎ ጤና ይስጥልን በሽቱ ቤት አይ ሄሎ አዎ ሲስተር አቤት ምን ነበር ሰላም ሰላም ነው? ቤሽት ቤት ነው?
ገና በሽቱ ቤት ነው
አዎ ውስድሮን ሶስት መቶ የለን
በምንድን ነበር ያደረግከው
ያ በምን ነበር ያደረግከው
በረካው
ዊዝድሮ ያደረግከው ወዴት ነው ወደ ቴሌብር ነው ናይ ውስድሮን ነው ወይ ዳህታ አላ ሰአክ ቲያን ቸገረ ነው ወይ ደግሞ በእንት ቴሌግራም ላይ አውራን ሶማልኛ ነው የምትችለው ቴሌግራም ማ እኮ ወይ ቴሌግራም ላይ አውራን በሶማልኛ